ጤና ይስጥልኝ አርሲ ዋልሲ ዋኩም ደርሶ አብሮ ይስጥልና ልኬልሻለሁ እኮ እስካሁን በትዕግስት እየጠበቅኩ ነበረ።
እሺ ማን በሚል ስም ነበር ያስመዘገቡት?
ዶኒ ሻምሱ
እሺ ደንበኛችን የእርስዎ ተላልፏል እዚህ ጋር እንደሚያሳየኝ። ስለዚህ ተሰርቶ እንዳለቀ እኛ እናውቀዋለን። ትንሽ ይታገሱ።
እየታገሱ ነበር እኮ በማለት
እሺ ስለዚህ ያው ተሰርቶ እንዳለቀ እናሳውቆት።
አይ
እሺ መልካም ምሽት ይሁንልዎት።